ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። ባካውም ልርዳው።
እንትን ትናንት ኳስ bet አድርጌ ነበርና እና ሁሉም ጨዋታ አሸንፎ አንዱ አልታረመልኝ።
cashier code ኡ አለክ? cashier code ኡ አለክ?
አዎ በቴሌግራም ልኬላቸው ነበር።
ማን ነው ስለ ቴሌግራም ላይ እ ያንተ ስም ማን ነው ቴሌግራም ላይ አብቴሳክ እ አብቴሳክ ነው የሚጠራው።
እስቲ spelling ኡን ንገረኝ።
H A
H A
H A B B
እ አለይኩም ሰላም T A C A T E
T E ዘጠና ሁለት ቤት ማለት ነው። ዘጠና ሁለት ቤት
አሁን ክፍት ነው እንዴ ቴሌግራም? እስቲ hi ብለህ ላክልኝ።
marka number